አስተርጓሚ በመልክ አይጎድም በግንብኔናችን አልፎ ያየ ፍቅር ባስተርጓሚ በመልክታችን የፍቅርን ጎቻ ሲቀምሱ ጣፋጭ ነው የፍቅርን ጎቻ ሲቀምሱ ጣፋጭ ነው አይመጨሰሻው አይጣለው አይጣለው አይ መጨረሻው አይጣለው አይጣለው በግል እኔናችን አልቶ ያየን ፍቅር ባስተርጓሚና በመልእክታዊ ማሌ በፍቅር የሚያበዙ ሳታነዱና በፍቅር የሚያበዙ ሳታነዱ የሚያንቃጥልና አላቸው ሌላ ፍና የሚያቃጥልበት አላቸው ሌላ ፍና በግልን የናችና አልቶ ያየን ማዬ ፍቅር ባስተርጓሚና በመልእክት አይሁንም ማዬ አሁንም ቅድምም ትመላለሳለች አሁንም ቅድምም ትመላለሳለች ወደን ትላለች ከርቤሳ ጭቃለ ወደን ትላለች በግልኔናች አልፎ ያየናዬ ፍቅር ባስተርጓሚና በመልካት በፍቅር ጎዳና መጓዝ ሲጀምሩና በፍቅር ጎዳና መጓዝ ሲጀምሩ አይን የሚያዩ ደስቱን የሚያማሩ አይን የሚያዩ ደስቱን የሚያማሩ በግል እኔ አልቶ ያየን ፍቅር ባስተርጓሚና በመልካይ ማይ የፍቅርን ጎቻ ሲቀምሱ ጣፋጭ ነው የፍቅርን ጎጃ ሲቀምሱ ጣፋጭ ነው። አይ መጨረሻ አይጣለው አይጣለው አይ መጨረሻው አይጣለው አይጣለው በግልን የናችና አልተወያየንና ፍቅር ባስተርጓሚና በመልእክት አይሁንና በመልእክት አይሆን Thank you.